ሄሎ አቤት ሰላም እንደምን አረፈድሽ?
እግዚአብሔር ይመስገን።
አለን አለን ከወዳ Vehicle Manufacturing ነበር የደወልንልሽ።
እም፣
ነገ ጠዋት እ፣ ሁለት ሰዓት ላይ የጽሁፍ ፈተና ስላለ በ junior accountant position
የት ነው ቦታው?
ቦታው እ፣ ለቡ መብራት አርሴማ ቤተክርስቲያን ፊት ለፊት ነው።
የ- ወይ የት ነው? አይ Company።
ወዳ Vehicle Manufacturing
Okay፣ ይርቀኛል በጣም ቦታው።
Okay። ስለዚህ ሩቅ ስለሆነ ለመምጣታችን ማለት ነው።
አዎ፣ አዎ፣ Okay፣ እሺ መልካም አመሰግናለሁ። እሺ።
ችግር የለም።